ሄሎ ሄሎ ሄሎ መሰረት ሄሎ አይሰማ ይሰማኛል።
እሺ አርባ ስድስት ሀምሳ ሶስት አርባ ስድስት ሀምሳ ሶስት ምን ሆነብህ?
customer ስልኩ አያነሳም ስም ማን ነው?
ደጉ
አርባ ስድስት ሀምሳ ሶስት ነው ያልከኛ?
አርባ ስድስት ሀምሳ ሶስት እሺ እሺ፣ ደጉ አሳውቄ እንዳለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ።
እሺ
ከ- ከፍታው ታ- አታውቅም እንደ እሱ ላይ ቤታዬ እ